መቼ ማልጠግባት አይኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አዋሻ በቀላት እምቦ ጽጌረዳ አማፈር በርዌ ተሸነፈ ልቤ ላፋሯ ኮረዳ አማፈር በርዌ ጠጥታ ያደገች የገመል ወተት አማፈር በርዌ ላይን የምታሳሳ ደመግቡ ናት አማፈር በርዌ ከንፈሯ ወለላ ጣፋጭ እንደ ቴምር እንከን የለሽ አርቆ ፈጥሯታል ለታምር ለፍቅር ባደረው ጸአዳው መንፈሷ ባፋርነቷ ነው የምትኮራው እሷ ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ማገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ማገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት እኔስ ባንዴ ጠፋ ናፍቆት ተንገብግቤ ያማማ ቀልጦ የፈሰሰ አዋሽ ገባ ልቤ ያማማ ፍቅሯ እንደ በረሃው ሐሩር ሲያነደኝ ያማማ አጣው ካለችበት መርቶ የሚወስደኝ ያማማ
አሳይታና ዱፍቲ ዳስሳት ገዋኔ ናፍቆቷን መሸከም ከቶ አልቻልኩም የሀገሯን ቋንቋ ባልችል አፋርኛ ፍቅር አግባባናል ከተዋደድንኛ ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት እኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት እኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አዋሽ ያበቀላት እምቡጥ ጽጌረዳ አማፈር በርዌ ተሸነፈ ልቤ ለአፋሯ ኮረዳ አማፈር በርዌ ጠጥታ ያደገች የገመል ወተት አማፈር በርዌ ላይን የምታሳሳ ደመግቡ ናት አማፈር በርዌ ከንፈሯ ወለላ ጣፋጭ እንደ ቴምር እንከን የለሽ አርቆ ፈጥሯታል ለታምር ለፍቅር ባደረው ጸአዳው መንፈሷ ባፋርነቷ ነው የምትኮራው እሷ ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት ነይ ያፋሯ ቆንጆ ነይ ያፋሯ